ደውለን ነበረ አምቡላንስ ፈልገን ባለሙያ አገናኙን ብለሽኝ ነበር።
እሺ ጀማል ነበር እሺ እሺ
ገባብኝ ወደ ውስጥ። ቆይ እስኪ ወዳ ትንሽ ታገሽ።
እሺ የሞባይል ስልክ ልስጥህና በዛ ትደውልልናለህ።
እ? ሞባይል የሞባይል ስልክ ልስጥህና እሺ እሺ ዜሮ ዘጠኝ እ፣ ልስጥህ እኔ እሺ ንገሪኝ።
ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ ሀያ ሁለት
አስራ አንድ ሀያ ሁለት አይ ዜሮ ዘጠኝ አስራ አንድ ሀያ ሁለት ሀያ ሁለት ሀምሳ አራት ስልሳ አራት ሀምሳ አራት ስልሳ አራት አ እሺ እሺ እሺ